ሄሎ ሄሎ ሄሎ ቆረጠ።
እ አዎ እየቆራረጠ ነው ድምጻችሁ ራሱ። እሺ እሺ፣ አሁን አይሰማም?
እሺ ይቆራረጣል፣ ግን አየሽልኝ?
እ አቮካዶ ነበረ ሬስቶራንት ኳሊ።
አዎ እና ደግሞ ቲማቲምም አለው።
እሺ ወጥቷል። የድራይቨር ልንገሮች
እ አንዴ ቆይ ስልኬን ስጠኝ። እሺ ንገሪ።
እሺ ዜሮ ዘጠኝ ሀያ ሰባት
ሀያ ሰባት ሰባ ሁለት ሰባ ሁለት ዜሮ ስምንት ዜሮ ስምንት ሰማንያ አምስት
ሰማንያ አምስት ዜሮ ዘጠኝ ሀያ ሰባት ሰባ ሁለት ዜሮ ስምንት ሰማንያ አምስት አዎ ሚኪያስ ሲባል ይደውሉለት።
እሺ እሺ እሺ አመሰግናለሁ።
እናመሰግናለን። መልካም ቀን